ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንለብደው።
ጤና ይስጥልኝ እናት መረጃ ነው ብዙ ለመጠየቅ ነበረ።
እሺ ይቻላል።
ስልካችሁ በመጀመሪያ እምቢ አለኝ፣ በጣም አስቸግሩኝ። በግድ ነው የጠራልኝ። ሲቀጥል እንትን ነበረ ብር ከዚህ ወደ ቴሌብር ልኬ ነበረ
withdraw አድርገው ነው አዎ withdraw አድርጌ ነበረ እም።
ግን ከዚህ ከዚህ ወጥቷል። ቴሌብሬ ላይ ግን አልገባም ብር ከዝውውር ታሪክ ላይ ያገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ያል- ያልገባለሁትን ምን ከዝውውር ታሪክ ላይ ያልገባሉትን አሁን transaction ኡ አለ አይደለ? ፎቶ አዎ።
ያንሱና በቴሌግራም ይላኩ።
እሺ እሺ ቁጥር ያዙኛ እኔ ቴሌግራም
እሺ ስኬ ዜሮ ዘጠኝ ሰባ ስምንት
ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ ልክ ነው።
እሺ thank you እሺ